ሰላም ነው እግዚአብሔር ይመስገን።
ይመስገን። እንትን ኦንላይን እንትን ብዬ ለኮሜ ለሰናብ comedy online ነበር እንትን ያልኩትና እሺ ትኬት የግድ መጥቼ መውሰድ አለብኝ።
ከፍለሃል? ደረሰኙ ምናምን online search አድርገሃል?
አርግ ያሉ ምንም ችግር የለውም። ነገ ነገ መተህ በአካል ትኬቱን መውሰድ አዎ።
ትችላለህ። ነገ እዛው
ነገ አዎ፣ ነገ እዛው እሱ- እዛው በር ላይ አዎ፣ እዛው ነገ መውሰድ ትችላለህ። screenshot ኡን ብቻ የከፈልክበትን ይዘህና
አይ በእንትን ነው ያረኩት በ mobile banking ነበርና screenshot screenshot ነው ያለው።
እኮ screenshot ኡን ይዘህና በቃ በሞባይል እሺ እሺ እሺ እሺ